ሁለት ብቻ ነው።
ጤና ይስጥልን ጊዜ ኢትዮጵያ የደንኛ ባኩት ምልዶች
የእንትን የድራት ማለት ተበላሽቶት ነበረና
እሺ ቢጃ ሄዶትን ይንገሩኝና ልመዝግብሎች።
አስራ አራት
አስራ አራት መስመር ላይ ነች ደንበኛችን አስራ አራት አስራ አራት ሀያ አምስት ሀያ አምስት አርባ ስድስት አንድ
አርባ ስድስት እባክዎትን አንዴ መስመር ላይ ይጠብቁ። ዘብሎት የለም
ሌላ የለኝም።
ምን አለ?
ሌላ አይ በዛብህ ሆቴል ነው የድርጅቱ ስም።
አዎ፣ በዛብህ ሆቴል እሺ ሙሉ ስሞትን ይንገሩ።
ተስፋዬ በዛብህ ተስፋዬ በዛብህ
በዚህ ቁጥር ለመዝገብ
አዎ ይቻላል።
ምን አይነት ምልክት ነው የሚያሳየው ድራፍት ማሽኑ?
የድራፍት ማሽኑ በቃ ምንም አይወጥልኝ። አሁን እንደውም አዲስ ነበር የደ- የደቀንኩት። አሁን ዛሬ ከነቃ ምንም ነገር አይወርድም ሲጀመር ምንም። አሁን ለምሳሌ እሱ አሁን የደቀንኩት ደግሞ ሊበላሽብኝ ሊሆን ነው እና እም፣ ከ- ከተቻለ ዛሬ ብታይልኝ ደስ ይለኝ ነበር።
እሺ ደንበኛችን በመሀል ድምጾት ተቆራረጠ አልሰማሁትም።
አይ እ፣ ማሽኑ ማለት ነው እህ፣
ምንም የሚወርደው ነገር የለም። አሁን ዛሬ አዲስ ነበረ በርሜል የደቀንኩት።
እሺ
ምንም የሚፈስ ነገር የለም። በቃ አሁን አንደኛ ድራፍቱ ገና አዲስ ነው። አሁን የደቀኩት ነበር። ምንም የሚሰራው ነገር የለም። አንደኛ ድራፍቱ ሊበላሽ ሲሆን ከተቻለ ዛሬ ቢታይልኝ አለ።
እሺ ስለዚህ ታቡ ነው የማይወርደው ማለት ነው።
አዎ፣ ምንም ምንም- ወረድ አይደለም።
ምንም የሚወርድ ነገር የለውም። አዎ
እሺ እኔ መዝግቤ ወደ ጥገና ክፍል አስተላልፌ ይሎታለሁ። የጥገና ክፍል ባለሙያዎች በአንድ ሰዓት መጥተው የጥገና አገልግሎት ይሰጡታል። ሌላ ምራዳስ ነገር አለ?
ሌላ እንኳን ይሄ ብቻ ነው በቃ።
አገልግሎት የሌሉትን ሀሳብና አስተያየት ከሚሰሙ ቁጭ በኋላ አስቀምጡልን። መልካም ቀን ይሆንልን።